ሄሎ ሰላም ጤና ይስጥልኝ። ኮመን ሎክዳውን ሄሎ ሄሎ፣ ቺፕቺፕ ነው አይደል?
አዎ ችፕችፕ
ይኸውልሽ ሮብ ዕለት order አዝዤ ነበረ እና group leader ዋ በመሃል cancel አስደረገችብን መሰለኝ።
እሺ በጣም ዘግይቶብን ዛሬ order አድርጌ ነበር። የዛሬው ደግሞ order ገና ለሮብ ነው። ሮብ ደግሞ ዝግ ነው፣ ቢሮ አንመጣም እና
ሮብ የተባላችሁ ነገ ነው የሚወጣው።
ነገ ነው የሚወጣው። እርግጠኛ የሮቡ ነሽ?
አዎ ለ- ነገ ነው የሚወጣው። አዎ።
check ሮብ ልክ ታደርጊልኛለሽ?
ነው፣ በዚህ ስራ ሰዓት?
የለም፣ calendar ዝግ ነው።
አ- አ- አይ ስለተነገረን ነው።
በቃ ለሮ- እንጠብቅ ዝም አዎ፣ ብዬ በትዕግስት ለሮብ ማለት ነው።
ለሮብ የተባሉ product ኦች ነገ ነው የሚወጡት።
አዎ፣ እሺ፣ እሺ፣ አዎ ስላሳወቁን ነው።
እሺ፣ እሺ፣ ይቅርታ በጣም ነገ ይመጣሉታል።
ችግር የለም።
እሺ